ገና እንትን አሰራ ተባለ ውጪ ጋር ይመስለኛል አየሁት አላልኩም። እኔ ይመስለኛል እንደዛ ስትነኝ በነገር ላይ እኔ ከሰዎች ሌላ አቤት ሰላም ነው፣ እንዴት ነህ? እግዚአብሔር ይመስገን። ከኤጀንሲ ነበር የምደውለው የ system network ባለሙያ እየፈለኩኝ ነበር። ምን ባለሙያ ነው? ኔትወርክ አይደለም። ቶሎ ነሽ? እሺ፣ ኔትወርክ እሺ። የ system ነገር። የ system የ system ባለሙያ
ሰናይ ዋቅጅራ
እ
ሰናይ ዋቅጅራ ይባላል።
ሰናይት እሺ፣ ዋቅጅራ እንትንስ ስልክ ቁጥሯን
ስልክ ቁጥሯ እስቲ ቆይ አውጥቼ ልንገርሽ።
አዎ፣ ሳትዘጊ አውጥተሽ ንገኝ።
ዜሮ ስምንት
እሺ፣ ዜሮ ዘጠኝ ዜሮ ስምንት ሰማንያ
ሰማንያ ሰባ አራት ሰማንያ አንድ
ሰባ አራት ሰማንያ አንድ እሺ፣ አመሰግናለሁ። እሺ ችግር የለውም።
እሺ እሺ